ዋሽንግተን የህክምና ማዕከል እባክዎ ምን ልርዳዎት
አዎ መረጃ የሆነ ላብራቶሪ ይሰራል ወይ እናንተ ጋር? ማታ በማስታወቂያም አይቼ ነበረ። ሩዋንዳ ነው አይደል? ቦሌ።
አዎ
አዎ ከጥቁር አንበሳ የሆነ ማዘዣ በወረቀት የተጻፈልን ነበር። ትሰራላችሁ እናንተ ጋር biopsy የሚሉት?
ምን አይነት ማዘዣ ነው?
biopsy ነው biopsy። CT scan gravida biopsy ይላል። biopsy CT scan።
አዎ CT scan biopsy። CT scan ም chest አለ፣ CT scan ም abdomen አለ። ሶስት ነገር ናቸው።
አዎ እንሰራለን።
biopsy ም ትሰራላችሁ? biopsy ም
biopsy እስኪ check ላድርግ።
CT scan CT scan gravida biopsy ለብቻው ነው። CT scan gravida biopsy ይላል።
check አድርጌ መልሼ ልደውልልዎት።
አዎ ይሻላል። አዎ አዎ CT scan gravida biopsy በቴሌግራም ከፈለገ attach ስልኩ የለም እንጂ በዚህ attach አይገባም። በዚህ ሁለት ቁጥር ነው።
እሺ እ ወይም እ፣ ችግር የለውም እደውልዎታለሁ እኔ check ላድርግና እሺ በቃ እደውልልዎት።
CT scan gravida biopsy ነው የሚለው። CT scan gravida biopsy። እሺ CT scan gravida።
biopsy። አዎ አዎ እሺ፣ እሺ፣ biopsy።
እሺ እሺ እሺ